ጤና ይስጥልኝ። Thank you።
Hello፣
ሰላም፣ እንዴት ዋሉ?
ሰላም ነው እግዚአብሔር ይመስገን።
አለን። መቼ ነው deadline ኡ? ዛሬ ነው?
ነገ ስድስት ሰዓት
ነገ ስድስት ሰዓት?
discount ኡ?
አዎ።
አዎ፣ ነገ ስድስት ሰዓት።
እ፣ ክፍያው ስንት ነው?
ስም ማን ልበል?
አዲስ
አዲስ ማን?
አዲስ ሚሊዮን
አዲስ ማን?
ሚሊዮን።
ሚሊዮን።
አዎ።
ስልክ ላይ
እ?
ስልክ ቁጥር
ያው እራሱ እኮ ነው።
ዜሮ ዘጠኝ ሀያ ዘጠና አንድ
ሀያ ዘጠና አንድ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ሰባት ማስታወቂያው ምን ላይ ነው ያዩት?
አይ YouTube ላይ ነው።
YouTube ላይ። እሺ አድራሻ የት ነው?
እዚሁ አዲስ አበባ ነው።
በኦንላይን ነው በአካል ነው መማር የምፈልጉት?
ኧረ በአካል በአካል በአካል። እሺ ኮርስ የሶስት ወር ኮርስ ነው።
እሺ ዳስ የሚሰጥበት ቦታ ሀያት አርት ሲኒማ ነው።
እ?
የሚሰጥበት ትምህርቱ የሚሰጥበት ቦታ ሀያት አደባባይ ተስፎ ሲኒማ ነው።
እሺ ከአስራ አንድ ተኩል እስከ አንድ አንድ ተኩል ትምህርት ይኖራል። ይህ ማለት ሰኞ፣ ሮብ፣ ዓርብ ከሆነ ማክሰኞ፣ ሐሙስ፣ ቅዳሜ ትምህርት ይኖራል ማለት ነው። ትምህርቱ የሚያስተምረን ኮሜዲያን እሸቱ ነው ከሚያስተምራቸው ትምህርት የተወሰነ እሺ
personal content፣ marketing፣ algorithm ን ኮሜዲያን እሸቱ ያስተምረናል። ለአንድ ለአንድ ወር ከሀያ ቀን ትምህርት ይኖራል ይኖራል። class attend ማድረግ አለብን።
እህ።
ያው ቀሪ ጊዜ ነው assignment እንሰራለን። assignment አችን ከተገመገመ በኋላ ሌላው ቀሪ የሚሆነው መመረቂያ ቪዲዮ ማዘጋጀት ነው ማለት ነው።
እህ።
ለሰዓት ነው የምናስተምረው። ከኛ ጋር ቆይታው የሀያ ሰዓት ነው። የአንድ ሰዓት ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳን በሀያ credit hour ን አስራ አምስት ሺህ ይመጣል ማለት ነው። ነገር ግን እስከ ነገ ቅዳሜ ስድስት ሰዓት ከተመዘገቡ ሰላሳ አራት percent discount አለ። ይህ ማለት አስር ሺህ ነው የሚከፍሉት ማለት ነው።
እህ።
ተመዝግቦት የ discount ተጠቃሚ ከሆነ
እ። እሺ እሺ በቃ ለመዝግቦት እሺ እሺ ለመጠየቅ ነው። እሺ አይ